Hello ወይ የሲስቱ ሰላም እንዴት ነሽ?
እግዚአብሔር
ቅድም የደወልኩት ልጅ ነኝ መላኩ Okay።
ብዬ አዎ ነው።
አዎ አዎ አስታወስኩኝ። እሺ።
አሁን እንዳልኩሽ እሱን ክፍያውን ልከፍል እችላለሁና Okay ቤቱን የማግኘት probability ለስንት ዓመት ነው የሚቆየው?
ይኖራል። እስኪ እንደየ site ኦቹ progress ኣቸው ስለሚለያይ ነው። ለምን ወደ office በቃ አትልም? detail ኡ መረጥ የሽያጭ አማካሪዎች እንዳናገሩ እኔ ቀጠሮት ነው ማቲዛ ገብቶኛል እኮ አ።
እቺ እንዳትቸገር ይልኝም ማለት አ፣ እ፣ አሁን ለምሳሌ ጀሞ ላይ ነው አሁን የሚመቸኝ ጀሞ ላይ ስለሆነ Okay ጀሞ ላይ የደረሰ ቤት አለ ወይ? ለምሳሌ ሶስት ክፍያውን ከፍዬ አ ከዛ ቤቱን ማግኘት እችላለሁ ወይ? ወይስ ደግሞ በ- ከሶስት መቶ ላይ ምን ያህል ነው ጨምሬ ቤቱን ለጊዜው ላገኝ የምችለው?
Okay አይ እችን እንትኑ ብቻ።
ክፍያው እንደዛው ነው፣ ግን አሁን እንደየ site ኦቹ progress ኣቸው ይለያየ የለ የሚሰሩት እንትን ሀምሳ percent ም ስልሳ percent ም የደረሱ አሉ። እኛ ጋር አሁን maximum ቤት የምናስረክብበት እንትን አንድ አመት ከግማሽ ነው። በአንድ አመት ወይስ ከአንድ አመት ከግማሽ ባለው ውስጥ ነው ቤቱ የሚረከቡ።
ቅድመ ክፍያ ከከፈልኩ በኋላ ነው ወይስ ሀምሳ percent ምን?
አዎ ቅድመ ክፍያማ ቤቱ አለቀም አላለቀም ቅድመ ክፍያ ከከፈላችሁ በኋላ አይደለ አዎ።
agreement የምትዋዋሉት ከድርጅቱ ጋር እ፣ አዎ
እኮ ከዛ በኋላ ለምሳሌ agreement ካረኩ በኋላ ስንት አመት ይቆያል ቤቱን ለማግኘት የሚለውን ነው የምፈልግ።
ቤት ውስጥ አንድ አመት ከግማሽ ነው የሚቆየው
አንድ አመት ከግማሽ በኋላ ቤቱን የማግኘት እድሉ አለኝ?
አለ አዎ አዎ እውነት አዎ
እሱን ነው ማወቅ የምፈልገው።
ለዛ ነው እኮ እኔ እንትኑንም ዲዛይኑንም በቃ እንደዛ ከሆነ አይ እንዲህ highlight ኡን ለዛ ከሰጠሽኝ ብዬ ነው።
እሄዳለሁ አዎ እሄዳለሁ።
አዎ ከኔ የበለጠ በደንብ እነሱ ጋር መረጃው ስላለ ለዛ ብዬ ነው እሺ የቤቱ እንደዛ አይነቱንም ከሆነ እሺ እንዳሳይነት ብዬ ነው ብቅ እላለሁ። እሺ እሺ እሺ
እሺ ቆንጆ እሺ እሺ